ሄሎ ጤና ይስጥልኝ።
ታስልኝ ሰላም ሰላም ነህ?
እግዚአብሔር ይመስገን።
እ ትናንት ሳዝ ተሳስቼ ነበር እና
okay እሺ፣ ምንድን ነበረ?
እ ቲማቲም
እሺ። በዚህ ቁጥር ነው ያዘዙት?
አ ወደ ቃል ኪዳን ያለ ያዘዝኩ ስህተት ነው። የሀብታሙ ነው ትክክለኛ።
okay ቃል ኪዳን ቲማቲም የገቡት ተሳስተው ነው።
አ እሱ ስህተት ነው።
okay እሺ፣ እሺ። ዳ- ቃል ኪዳን ጋር ደውለትና አሳውቆታለሁ። የእርስዎን refund እናደርጋለን።
እሺ በቃ እሺ፣ እሺ።
እሺ፣ በቃ።